አሁን እያወራሁ ተዘግቶብኝ ነበረ።
አዎ እሺ ተቋርጦ ነው አይደለ? እሺ አንዴ ጠብቀኝ እሺ አናግራት።
ሄሎ ሄሎ እሺ ምን ነበር አባት?
ብር ማታ transfer አድርጌ ነበርና ብሩ አልገባልኝም።
እሺ ንገረኝ የቤት ቤት ቁጥርህን አስራ ዘጠኝ ሰባ ሁለት
አስራ ዘጠኝ ሰባ ሁለት እሺ
ዜሮ ስድስት ሀምሳ ሁለት
እሺ ስንት ብር ነው?
ያለውን አንተን በይልኝ።
እሺ እሺ
እና የቤት ጥያቄ ምንድን ነው? የት ነበር ያለበት ጥያቄ? እ? ያንተን ተፈጠቅ የሚለይ ሁለት ሺህ ነው አይደለ? ሌላ የለም።
አ
እ አቡበክር ጀማል ወደ 0919 72 06 52 አ እሺ ልክ ነው። ያው approve አድርጌላለሁ። ትንሽ ደቂቃ ብቻ ጠብቀው ይገባል። እሺ እናመሰግናለን። መልካም ቀን።
ሁለት ናቸው።
እሺ